ምንም አንድ ሰላም ነው። እንዴት አደርሽ?
እግዚአብሔር ይመስገን።
አለሁልሽ። ማሽን ለማስጠገን ነበር ማ እሺ የ TIN number ኦትን ወይ ቪዲዮ ID ንገሩኝ።
TIN number ልንገርሽ። ID ውን አላውቀውም።
እሺ
ሁለት ዜሮ ሰባ ስድስት
ሁለት ዜሮ ሰባ ስድስት ሰባ ስድስት ሰባ ስድስት አልሽ ሰባ ስድስት አልኩኝ።
ሀምሳ ስድስት አስራ ስድስት ሀምሳ ስድስት ዜሮ ዘጠኝ አስራ ሁለት ሀምሳ ስድስት ዜሮ ዘጠኝ አስራ ሁለት አስራ ሁለት አዎ።
አንድ ይጠብቁት። ደንበኛችን ከድምፅ በኋላ ያለው ድምፅ ትንሽ ይረብሻል። ከቻሉ ትንሽ ቢቀንስ።
ምን አልሽኝማ?
በኋላዎት የሚረብሽ ድምፅ አለና ከቻሉ እሺ፣ እሺ፣ እሺ።
ደግሜ ላድርጉለት። ሁለት ዜሮ ሰባ ስድስት
ሁለት ዜሮ ሰባ ስድስት ሁለት ዜሮ
ሀምሳ ስድስት ዜሮ ዘጠኝ አስራ ሁለት አገኘሽው?
check እያደረኩት ነው። system ላይ። መንገሻ ግሮሰሪ አ አ አይ TG ሆኗል። አሁን አሁን TG ሆኗል።
አሁን ስሙ ተቀይሯል።
አ ቦታው አልተቀየረም።
ቦታው አልተቀየረም። እዛው ይቼ ነው።
አንዴ መስመር ላይ ጠብቁኝ፣ የመዘገብኩልዎት ነው።
እሺ ሙሉ ስም አልበል የእርሶ እ፣ እኔ እ፣ እኔ ሴልስ ኤክስ ፕሮሞተሩ ነኝ። ቴዲ ብለሽ ያዥው።
ቴዲ አ
በቴዲ ብቻ ላይ ያዘው አ ከፈለሽ የማናጀር ሻለው እዛ ስቴጅ ቴክር የሚያደርግ የእነሱን ሊሰጡኝ ይችላሉ?
ችግር የለም። እልሻለሁ ዜሮ ዘጠኝ ዜሮ ስምንት ዜሮ ዘጠኝ ዜሮ ስምንት ዜሮ ስምንት
ዜሮ አንድ ዜሮ አንድ
ሀያ ሶስት ስልሳ ሶስት ሀያ ሶስት ስልሳ ሶስት
እ፣ ልዩ ቦታው ምኑ ጋር ነው? specific area ሪቼ ጋ ሪቼ ጋ ሪቼ አዎ በሪቼ ነው የሚታወቀው።
አዎ
እ፣ ምንድን ነው
በላይ አድርጎ ነበር
ይላሉ ይለመኛል። ደንበኛችን የድራፍት ማሽን ነው።
ጨረሽ ድምፅ በጣም ይቆራረጣል። ከኋላ የሚረብሸው ድምፅ መስማት አልቻልኩም።
እሺ እኮ ምን አል- አልጨረሽም መዝግበሽ ኦልሬዲ ከኔ በኩል ያለው ጨርሻለሁ እኮ
የድራፍት ማሽን ነው ብልሽ ብዙ አዎ አዎ የድራፍት ማሽን ምንድን ነው?
አዎ።
ምንድን ነው? ለማቀዝቀዝ ነው ወይስ ምንድን ነው?
እኔ እንጃ መሄዶ ቢያዩ ጠጋኙ አይሻልም
እዚህ ጋር ትንሽ ብርድ መጣፍ ያለብን ነገር ስላለ እሺ በረዶ አይሰራም እሺ
ምንድን ነው ያሉት እንትን ሲሉ ብልሽት ብለው
እኮ በረዶ አይሰራልኝም ነው ያለችኝ ልጅቷማ በረዶ አይሰራም አዎ
በረዶ መልካም ጫባ። አምሳ ብር ምን አልሽኝማ
በረዶ አይሰራም በሚለው መዝግቤ አ ላስተላልፈው በቃ አሽመጅ የእርሶን ስም ይችላል አልበለኝም።
ይቅርታ ቢዚ ስለሆንኩ ስራ ላይ ስለሆንኩ ነው